ጤና ይስጥልኝ። hello hello አቤት። ጤና ይስጥልኝ።
አይሰማም? hello ይሰማል ወይ?
እሺ ሰላም ጤና ይስጥልኝ። ኪንግስቶን ሆም የደወላችሁት ምን ልርዳው?
አ እዚህ እንትን የሱቅ ሽያጭ ተጀምሯል ብሎ አዎ አዎ ሹ- ትክክል።
ሾላ ጋ ሾላ ጋ ያለው site ጋር አለን አለን። አዎ ground ላይ ያለ እንዴ?
አዎ ይ- ይኖራል። አዎ እስኪ የሽያጭ አማካሪ ስለሆኑ detail ኡን የሚናገሩት መጥቹ ነው ያለው መውሰድም እኮ እሺ የሽያጭ እንትኖችን ታገናኘኛል?
እ፣ ሶስት ቢሮዎች ነው ያሉን ቦሌ፣ ገርጂ እና ልደታ ነው ያለ office።
አ office መሄድ አለብን?
አዎ ካልሆነ ደግሞ እዛ አካባቢ ነው ያላችሁት።
አዎ አዎ እዛ አካባቢ ከሆኑ ወይ እዛው የሽያጭ አማካሪ ወደዛ ልክ የለው site ኡን እያሳዩት ያለው መረጃ ስንት floor ላይም እንዳለ በካሬ ዋጋውንም detail ኡን ያስረዷቸዋል።
እኮ physically መሄድ አለብን?
አዎ ሾላ አካባቢ ከሆነ ያሉት ወደዛ መላክ እችላለሁ እኔ የሽያጭ አማካሪ።
okay እንጂ ስልክ አትሰጭኝም?
ወይም ደግሞ እነሱ ወደ office መምጣትም እዛ መሄድ የማይችል ከሆነ የሽያጭ አማካሪዎች እንዲደውሉት ማድረግ እችላለሁ።
እሺ የእነሱን እንደ ስልክ ሳይሆን እኔ መስጠት የምችለው የእናንተ መስጠት እችላለሁ።
በቃ የኔን ይሄንን ስጭልኝ።
እሺ እሺ ስም አልበል ምስራቅ ም- ም- ማን አሉኝ? ምስራቅ።
ምስራቅ አዎ እሺ ምን ላይ ነበር ማስታወቂያችን የሰሙት?
ቴሌቪዥን ላይ ቴሌቪዥን ላይ። እሺ እሺ እንዲደውሉት አደርጋለሁ።
እሺ እሺ thank you።